ጤና ቢጫ ኢትዮጵያ በሻሮን ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ ቅድም ጥገና አስመዝግቤ የነበረ ለአራት ሩብ ጉዳይ ማሽን ተበላሽቶ።
እሺ ደንበኛችን በዚህ ስልክ ቁጥር ነው ያስመዘገቡት?
አዎ ለአራት ሩብ ጉዳይ ላይ ሰላም ሰላም ነች እንትን ብላኝ ነው ነበር አናግራኝ ነበር።
እሺ በአስራ አንድ ቤቱ ማለት ነው ያስመዘገቡት?
ዜሮ ዘጠኝ አስራ አንድ ሰላሳ ስድስት ዘጠና ስድስት ሰባ ሶስት
እሺ ደንበኛችን ትንሽ ጠብቆኝ ማን ልበል ስሞትን?
ጋሻው ጋሻው ታዳ